ሳጠናውልም ባለ ጫካ ሳጠናውልም ባለ ደን ሳጠናውልም ባለ ጫካ ሳጠናውልም ባለ ደን ሳጠናው ሲነጋገር ያድራል ሳጠናው ከሞግዜሩ ጋር ሳጠናው ሲነጋገር ያድራል ሳጠናው ከሞግዜሩ ጋር ሳጠናው የሰው ጉምጉም ሳጠናው ሀሜታው ምንድን ነው? ሳጠናው የሰው ጎመጎመ ሳጠናው ሀሜታው ምንድን ነው? ሳጠናው መቁረት ልጀምር ነው። ሳጠናው ፍቅር የጋራ ነው። ሳጠናው መቁረት ልጀምር ነው። ሳጠናው ፍቅር የጋራ ነው። ሳጠናው ጉልበቴን በስራ ሳጠናው እስካለው በልቼ ሳጠናው ጉልበቴን በስራ ሳጠናው እስካለው በልቼ ሳጠናው አጽሜን ከምድር ላይ ሳጠናው ሄዳለው ትቼ ሳጠናው አጽሜን ከምድር ላይ ሳጠናው ሄዳለው ትቼ ሳጠናው የኔ ኑሮ ቀርቶ ሳጠናው ያንቺ ሲለወጥ ሳጠናው የኔ ኑሮ ቀርቶ ሳጠናው ያንቺ ሲለወጥ ሳጠናው ሄዳለው ትቼ ሳጠናው የለም መቀመጥ ሳጠናው ሄዳለው ትቼ ሳጠናው የለም መቀመጥ ሳጠናው ጉልበቴን በስራ ሳጠናው እስካለው በልቼ ሳጠናው ጉልበቴን በስራ ሳጠናው እስካለው በልቼ ሳጠናው አጥሜን ከምድር ላይ ሳጠናው ሄዳለው ትቼ ሳጠናው አጥሜን ከምድር ላይ ሳጠናው ሄዳለው ትቼ ሳጠናው የኔ ኑሮ ቀርቶ ሳጠናው ያንቺ ሲለወጥ ሳጠናው የኔ ኑሮ ቀርቶ ሳጠናው ያንቺ ሲለወጥ ሳጠናው ሄዳለው ትቼ ሳጠናው የለም መቀመጥ ሳጠናው ሄዳለው ትቼ ሳጠናው የለም መቀመጥ ሳጠናው ዳቢሎስ ሲመጣ ሳጠናው ሊፈጽም ቃሉን ሳጠናው ዳቢሎስ ሲመጣ ሳጠናው ሊፈጽም ቃሉን ሳጠናው ከዳገት ሩጫ ሳጠናው ማን ነው የሚድን ሳጠናው ከዳገት ሩጫ ሳጠናው ማን ነው የሚድን ሳጠናው እስከዚያ ድረስ ግን ሳጠናው መብት አለኝ አውቃለሁ ሳጠናው እስከዚያ ድረስ ግን ሳጠናው መብት አለኝ አውቃለሁ ሳጠናው የእንግድነት ነው ሳጠናው መደሰት እሻለሁ ሳጠናው የእንግድነት ነው ሳጠናው መደሰት እሻለሁ ጉልበቴን በስራ እስካለው በልቼ ጉልበቴን በስራ እስካለው በልቼ አጽሜን ከምድር ላይ ሄዳለው ትቼ አጽሜን ከምድር ላይ ሄዳለው ትቼ የኔ ኑሮ ቀርቶ ያንቺ ሲለውሃት የኔ ኑሮ ቀርቶ ያንቺ ሲለወጥ እሄዳለሁ ትቼ ለመቀመጥ እሄዳለሁ ትቼ ለመቀመጥ ዳቢሎስ ሲመጣ ሊፈጸም ቃሉን ዳቢሎስ ሲመጣ ሊፈጸም ቃሉን ከወዳ ቀጠሮጫ ማን ነው የሚድን ከወዳ ቀጠሮጫ ማን ነው የሚድን እስከዚያ ድረስ ግን መብት አለኝ አውቃለሁ እስከዚያ ድረስ ግን መብት አለኝ አውቃለሁ የእንግድነት ነው የእንግድነት ነው የእንግድነት ነው መደሰት ይሻለው የእንግድነት ነው የእንግድነት ነው መደሰትሻለው የእንግድነት ነው የእንግድነት ነው የእንግድነት ነው መደሰትሻለው የእንግድነት ነው የእንግድነት ነው መደሰትሻለው የእንግድነት ነው መደሰትሻለው